አለሁ እግዚአብሔር ይመስገን። እሺ
አሁን አንድ ከስተመር ደውሎልኝ ነበር። አንተ ነህ መሰለኝ ያስከወርዳሉ።
እኔ እንጃ እኔ ገና አልጨንቁ ጭራሽ አልተሰራም። እዛ ስቶር ቆመናል።
በቃ ስለዚህ ሁሉ አሁን የእሱ ሀያ አምስት ኪሎ ሽንኩርት እንዳይወጣልኝ ብሏል። አልፈልግም ብሏል።
አልፈልግም አዎ ታጌ የሚል ታጌ አዎ አወቀው አላወኩም።
የት አይምጣ ነው አምጣ- አይምጣ ነው ያለው።
አዎ አይውጣ ስላለ እንዳታወጣው ነበረ።
በቃ እሺ ታጌ ነው አዎ ሶል አለ እንደ አጠገብህ አለ ውስጥ ነው ያለው። እሱ ታገናኘኛለህ? ልጠብቅ እሺ እሺ እንዳዘጊ እያሱ እንጋሩ እሺ።
እዛ ሰው ይፈልጋል ደግሞ እ፣ ሄሎ ሶል ደህና አደርክ? ይቅርታ ስራ ላይ ስራ ላይ ነህ መሰለኝ።
አዎ አዎ ስማ የታጌ order ማለት ነው አሉላ ይዞት የሚወጣው ሀያ አምስት ኪሎ አል- ልኮልኛል ያሬድ አዎ እንዳይወጣ ብሏል። እሺ አ እኮ አይውጣ ብሎኛል አይቼዋለሁ አዎ አሁን ደውሎ ስላሳወቀኝ ነው።
በቃ እና ችግር ደግሞ የለውም።
ማለት ነው ሶል እሺ የመርሃዊት እ?
አወካት መርሃዊት
እሺ የእሷም ዛሬ እንዳይወጣ ለነገ ብላለች።
በቃ እሺ እሺ እሺ ሶል በቃ እሺ ቻው።